hello አቤት።
ሰላም ሰላም፣ እግዚአብሔር ይመስገን።
አለን። መስቀል ፍላወር ጋር ያለው ሱቃችሁ ከየት ጋር ነው?
መስቀል ፍላወር እንትን አይሻ መስጊድ ጀርባ ወይንም ደግሞ ናዝራ ሆቴል ዝቅ ብለህ አፍሮ ሊንክ መኪና መሸጫ አለ። በሱ ውስጥ ስትገባ በምን መሸጫ በኩል?
አፍሮ ሊንክ መኪና መሸጫ የሚል ይታያል። ፊት ለፊት okay፣ ናዝራ በሱ- ሆቴል አካባቢ።
ከናዝራ ፊት ለፊት።
አዎ ናዝራ ዝቅ እንዳልክ።
okay፣ በዛው በናዝራ መስመር በኩል ነው ያለው።
አዎ አዎ ሁለት ነጥብ አንድ ለንግድ ባንክ ነው ያስገባውላችሁ ለና አያሌው ብለሽ ያዥ